ጎዳናው ጎዳናው ጎዳናው ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ ጎዳናው ጎዳናው ጎዳናው ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ አንድም የሚጠላ ያመጣል አንድ የሚወደድ ገረመኝ ገረመኝ ኧረ እኔን ገረመኝ ገረመኝ አመመኝ አመመኝ ምነው ባልሰማው አልኩ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩ ምነው ባልሰማው አልኩ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ሰላይሽ እንዳትች ማነው የመከረሽ እናትዬ? ደግ ወዳጅሽ ነው ወይ መጥፊያሽን ያሳየሽ የኔ ቆንጆ? አላነድም እሳት አላሞቅም ቤቱን እናትዬ። ባንቺ የማልወደድኩት ማንደዱን ማጥፋቱን የኔ ቆንጆ የአራተኛው ጣትሽ ቀለበት አይወድቅም ነበረ በጉልበት ወደቀበሻሎ በቀላሉ ለካስ ከላከሰል ቀልማጉደል የአራተኛው ጣትሽ ቀለበት አይወድቅም ነበረ በጉልበት ወደቀበሻሎ በቀላሉ ለካስ ከላከሰል ቀልማጉደል ጎዳናው ጎዳናው ጎዳናው ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ ጎዳናው ጎዳናው ጎዳናው ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ አንድም የሚጠላ ያመጣል አንድ የሚወደድ ገረመኝ ገረመኝ ኧረ እኔን ገረመኝ ገረመኝ አመመኝ አመመኝ ምነው ባልሰማው አልኩ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩ ምነው ባልሰማው አልኩ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ አሁን ምን ያደርጋል እድሜሽን ብቆጥረው እናትዬ አንሸሽ ማደሬን መበለጤን ሳውቀው የኔ ቆንጆ አምላክ ስለሰራት ምድርን በክብነት እናትዬ ዞሮ አይመጣ የለም ወደ ነበረበት የኔ ቆንጆ የወዳጅን ነገር ሳስበው መምጣቷ መሄዷ ምንም ነው። ይችን እንቆቅልሽ ፈቺው ማነው? ትናንትን ገና ዛሬ ሰብሰው የወዳጅን ነገር ሳስበው መምጣቷ መሄዷ ምንም ነው። ይችን እንቆቅልሽ ፈቺው ማነው? ትናንትን ገና ዛሬ ሰብሰው ምኖታኝ ምኖታኝ ምኖታኝ ምኖታኝ ምኖታኝ ምኖታኝ አለሁ እንጂ ፍቅርሽ እንደቀጣኝ